Hello ጤና ይስጥልኝ ጭብጭብ ሄሎ ሄሎ ደህና ዋላችሁ?
ሰላም እግዚአብሔር ይመስገን።
እኔ የምልህ ይኸውልህ ሽንኩርት እና ካሮት፣ ድንች አዘዤ ሽንኩርት ብቻ ነው የደረሰው።
እሺ ስልክ ትናንት ደግሞ ደውለውልኝ ነበረ የት ነው ሰፈርሽ ብለው Okay ስልክ ንገሩኝ እስቲ ዜሮ ዘጠኝ አንዳንድ
አንዳንድ ሀያ ሶስት ሀያ ሶስት ሀምሳ ሰላሳ አንድ ሰላሳ አንድ okay እሺ በአራት አምስት product ነበር ያዘዙት አይደል?
አዎ አዎ ምን ምንድን ነው የደረሱት ከዚህ ውስጥ?
ሽንኩርት ብቻ ሽንኩርት ብቻ ሌላው አልመጣም?
ሌላው አልመጣም። ትናንት ደውለውልኝ ነበረ አ?
እንመጣለን ብለው አልመጡም። ሽንኩርቱ ግን አሁን ደወለልኝ፣ አሁን ሰጠኝ።
Okay እሺ location ኑ የት ነው ይቅርታ?
ኬኔ ኤምባሲ።
እሺ እሺ አንድ የመልሼ ልደውሉት እሺ እሺ